Hello?
ሌላ ፖሊስ ኮርት ነው ማኮምለር ዳውድ።
ሰላም ነው። እንትን ትናንትና ከቴሌብር ወደ ሁሉ ስፖርት ልኬ ነበረ ሶስት መቶ ብር እና አየር ላይ ያስቀረብኝ
አየር ላይ ያስቀረ ዲፖዚት ነው ያደረጉት ዲፖዚት ነው ያደረጉት።
ሶስት መቶ ብር እንትን ብዬ ወደዛ እንትን ብል ሳየው እዛ የለም።
እ?
ቴሌብር ደግሞ ቆርጠዋል ለነሱ ደውለህ እንትን ብላቸው አለኝ።
እኮ ቴሌ ከቴሌብር ነው አይደለ?
አዎ ከቴሌብር ወደ ሁሉ ስፖርት እሺ ከቴሌብር የተላከሎትን message screenshot አድርገው ቴሌግራም ላይ ይልኩልናል።
የተላከውን ማለት ነው።
አዎ ቴሌግራም ላይ ነው የሚልኩልን። ቴሌግራማችን ያውቁታል?
ቴሌግራሙን አላውቀውም እሺ ያዙ ዜሮ ዘጠኝ ሰባ ስምንት
እ?
ዜሮ ዘጠኝ ሰባ ስምንት
እሺ፣ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት